hello፣ እሺ ጤና ይስጥልኝ ቻፓ።
ቴሌግራም ላይ ልኬልሻለሁ።
ማን ልበል ስሞትን?
ቢኒያም ውድነህ
አንዴ ቆይ። ቢኒያም ውድነህ በሚል ቴሌግራም ላይ የገባ የለም።
ኧረ አሁን ልኬልሻለሁ። በቻው ቅድም ስልክ ቁጥር ስልሳ ቤት ነግረሽኛል ነበረ።
እኮ ስሞት ወይ ማን ነው የሚለው? ዩቢ የሚለው ነው።
ቢኒያም እ ዩቢ የሚል
ዩቢን ያልሽ ዩቢ